ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። እንዴት ነሽ?
ከችፕችፕ ነበር ምደውሎት።
አዎ ዛሬ order ነበርና አልወጣም ይሆን እንዴ?
በዚህ ስልክ ነው አይደል order ያደረጉት?
እ፣ ወጥቷል።
አዎ።
የ driver ስልክ ልንገሩት፣ እሺ እባክሽ ንገሪኝ። የዚህ ዜሮ ዘጠኝ አስራ ሁለት እሺ አንዴ ይቅርታ፣ እሺ
እስካሁን ስላልደወሉልኝ እኮ ነው። ዜሮ ዘጠኝ አስራ ሁለት pick up ወጥቷል። text አልደረሱትም።
እሺ አስራ ሁለት ሀያ ሰባት ሀያ ሰባት አርባ ሰባት አርባ ሰባት ዘጠና ዘጠና እሺ አዎ፣ ታመነ አመሰግናለሁ።
ይባላል። ይደውሉለት።
እሺ እሺ እሺ አመሰግናለሁ።
እሺ፣ መልካም ቀን።